ጤና ይስጥልን
ሀሎ
ምን ልርዳህ
መኪና Starex አለ ስትሉ ነበር አሁን
እሺ Starex መኪና ይኖረናል
ስንት ሞዴል
ይጠብቁኛል
ቢሮአችሁ የት ነው እኛ የምንገኘው መስቀል ፍላወር ፓስተር ሜክሲኮ እንገኛለን ሶስት branch አለን አዲስ አበባ ላይ አ፣ መስቀል ፍላወር የት የት
መስቀል ፍላወር ፓስተር ሜክሲኮ
okay እኮ መስቀል ፍላወር ይመቸኛል የት አካባቢ መስቀል ፍላወር ሜክሲኮ መኪናው የት እንዳለ ልይሎት መጀመሪያ አባት ይጠብቁኝ መኪናው የት እንዳለ ልይ እሺ ቁጥር ልስጦትና
አ፣ እ፣ ደውለው ይሄዱ ዜሮ ዘጠኝ ሰባ ሶስት
ዜሮ ዘጠኝ ሰባ ሶስት
ዜሮ ሶስት
አ፣
ሰላሳ ሰባ ሶስት
ሰላሳ ሰባ ሶስት መስቀል ፍላወር ምን ነው ካልሽ መስቀል ፍላወር እ፣ አፍሮሊንክ ሞተርን ያውቁታል
እ፣ እ፣ እ።
አፍሮሊንክ ሞተር
አ በእሱ ገባ ብሎ እንገኛለን